ጥለን ዋሽንግተን የህክምና ማዕከል
አብሮ ስጠና እንዴት አመሽ እንዴት ዋልሽ?
ሰላም እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን።
አለን MRI refer ተጽፎልኝ ነበረ
እም፣
ቀጠሮ ለመያዝ ነበር።
MRI ቀጠሮ አያስፈልግም። እዚህ መጣችሁ ነው ወረፋ የምትይዙት።
እ እ
ቀጠሮ አንይዝም ለ MRI እዚህ መጣችሁ ወረፋ መያዝ ነው የሚጠበቅባችሁ።
አይደለ አዎ እ፣ ክፍያ ምን ያህል ነው? ማ
የምን የማራይ ነው?
እ፣ እዚህ ከፍንጢት አካባቢ ላይ የሆነ ነገር በቅሎብኝ እ እዚህ ፍንጢት አካባቢ መቀመጫ ላይ ፍንጢት አካባቢ የሆነ ነገር በቅሎብኝ እ ለእሱ ነበር የተጻፈልኝ።
እሺ በትክክል የሚለውን ነገር ብታነቡልን ወይ ደግሞ
እ፣ ዋጋውን ለመናገር እንደዛ
ከስንት እስከ ስንት ነው እንዲህ normally
ይለያያል። እንደ እንደ ማዘዣው ነው እንደታዘዘሉት ነው።
አይደለ?
አዎ
okay፣ እ፣ እንደታዘዘ ነው።
አዎ
እም፣ እሺ